ጤና ይስጥልኝ ዶክተር ፋሲል ገብተዋል
ዛሬ አይኖሩም ዛሬ አይመጡም አይኖሩም። አዎ
ለሰኞ ቀጠሮ መያዝ ይቻላል
ቀጠሮ አንዴ ልስጣቸው እ?
ቀን ጠዋት ደውለው ነው ቼክ የምናደርገው።
ይቅርታ አልሰማሁም ቀጠሮ አንይዝም ጠዋት በምን- አዎ ቀጠሮ ሊይዝ ይችላለሁ ለሰኞ ወይ ለማክሰኞ
ቀጠሮ አንይዝም ዶክተር ፋሲል ጋር ሲመጡ ቀን ጠዋት ደውለን ነው ቼክ የምናደርገው።
እ?